ጨዋታ አዋቂዎች፣ ትንሽ ትልቅ አይሎች፣ ሁሉን አክባሪዎች፣ ሁሉን አክባሪዎች ከአዋሽ ወዲያ ማዶ ዘልቄ ብውል ያየኋቸው የሐረር የድሬ ሸጋዎች ወደር ብላቸው ፍቅር፣ ሰላም፣ ደስታ፣ ጨዋታ አዋቂዎች፣ ጨዋታ አዋቂዎች፣ ትንሽ ትልቅ አይሎ ሁሉን አክባሪዎች፣ ሁሉን አክባሪዎች ከአዋሽ ወዲያ ማዶ ዘልቄ ብውል ያየኋቸው የሐረር የድሬ ሸጋዎች ወደር ብላቸው አሃ የአዋሽ ማዶ ሰዎች አሃ የዝናቸው ተሰማ አሄሄ በደጃቸው ከንበት አሃ በሰንቃቸው ጆማ አሃ አቦል ቡና ፈልቶ አሄሄ ዙርባው ተመርቆ አሃ ፍቅሬ ካደማል አሄ የሐረር ሰው ስቆ አመለ ኩሩዎች ጸባዬ ሸጋዎች ጸባዬ ሸጋዎች እንግዳ ተቀባይ ጨርቅን አሳቢዎች ጨርቅን አሳቢዎች ወረት ምቀኝነት አልፈጠረባቸው አልፈጠረባቸው ሰውን ይወዳሉ ከልብ ካንጀታቸው ከልብ ካንጀታቸው ከልብ ካንጀታቸው ሰው አክባሪ ናቸው መቼም አይጠገብ ጨዋታ ለዛቸው የሐረር ልጆች ያሰበ ሰዎች ያለመያ ልጆች ያወዳይ ሰዎች የጉርሱም ልጆች የሂርና ሰዎች አቤት አቤት አቤት አቤት ፍቅር፣ ሰላም፣ ደስታ፣ ጨዋታ አዋቂዎች፣ ጨዋታ አዋቂዎች፣ ትንሽ ትልቅ አይሎ ሁሉን አክባሪዎች፣ ሁሉን አክባሪዎች ከአዋሽ ወዲያ ማዶ ዘልቄ ብውል ያየኋቸው የሐረር የድሬ ሸጋዎች ወደር ብላቸው ፍቅር፣ ሰላም፣ ደስታ፣ ጨዋታ አዋቂዎች፣ ጨዋታ አዋቂዎች፣ ትንሽ ትልቅ አይሎ ሁሉን አክባሪዎች፣ ሁሉን አክባሪዎች ከአዋሽ ወዲያ ማዶ ዘልቄ ብውል ያየኋቸው የሐረር የድሬ ሸጋዎች ወደር ብላቸው ሀገሩ አድባዶ አሄሄ በጣም ይናፍቃ አሄሄ ድሬ ገብቶ መውጣት አሃሃይ መለየት ይጨንቃል አሃሃ ሳቅና ጨዋታ አሄሄ ፍቅርና ደግነት አሄሄ በአማረ ትትና አሃሃ በጣም በጣም ደበ ነግሶ በልባቸው እውነት ግልጽነት እውነት ግልጽነት ፊት ለፊት ነው እንጂ አያውቁም ሐሜት አያውቁም ሐሜት ለወደዱት ፍቅር ላመኑት ሟች ናቸው ላመኑት ሟች ናቸው ደግሞ ለድሬዎች ብልዮት አላቸው ብልዮት አላቸው ብልዮት አላቸው ምን እንከን አላቸው አቡ አምላክ ጤና ሰላሙን ይስጣቸው።